hello
አቤት።
ጤና ይስጥልኝ።
አብረን ይስጥልኝ።
ምን ልታዘዝ? ቴሌቪዥን ነው ቴሌቪዥን ነው። ምን ልርዳው?
እኔም መረጃ ነው መረጃ ምናምን አግኝቻለሁ።
እሺ ቴሌቪዥን game ነው። ጥያቄና መልስና የእድል ጨዋታ የሚባል አለ ቴሌቪዥን ላይ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው መጀመሪያ ይደውላሉ መረጃው እንዲመጣሉ።
እሺ እሺ
ከዛ ሰባት ቁጥር ተጭነው አማርኛ ያደርጉታል።
እሺ ሶስት ቁጥር ላይ ለመጫወት የሚል ይመጣል።
እሺ ጥያቄና መልስና እድሉን ይሞክሩ የሚል ይመጣል እዛ ላይ።
እሺ እሺ አመሰግናለሁ።
መልካም ጊዜ። እሺ እሺ